Hello
አቤት በ- ሰላም ጤና በገንድ- አይ፣ እም፣ ሲበላ ምናምን message አይገባም። በዚህ game ሲጫወት ምናምን ማለት ነው።
የምን message ነው?
ሊገሙ
game ስትጫወት message ይገባል እንዴ?
አይ የ game ኡ የተጫወትኩት ማለት ነው።
እሺ
አዎ እን- የብሩ መጠን ምናምን አይገባም።
ምን game ተጫውተክ ነው? እ?
የቴ- ቴሌ ብሩ
ወደ ቴሌብር ምን withdraw ነው ያረከው?
አዎ፣ እ?
አዎ፣
ስንት ብር?
ስድስት መቶ ብር ነው።
እሺ አንዴ መስመር ላይ ጠብቀኝ።
እሺ፣ እሺ።
Hello፣
አቤት የ Best Bet ቁጥርን ንገረኝ።
አየ ዜሮ ዘጠኝ
አስራ አምስት አስራ አምስት አስራ ሁለት አስራ ሁለት ዘጠና ዘጠኝ ዘጠና ዘጠኝ ስልሳ አንድ ስልሳ አንድ ስንት ብር ነው?
ስድስት መቶ ብር እሺ። መቼ ነው ዊዝዶ ያደረግከው? ዛሬ ነው አይደለ?
አዎ ዛሬ ነው ዛሬ አዎ።
ገብቶልሃል እኮ ቴሌብር account ን check አድርገው። እሺ።
አይ፣ ጋ- ገብቶሃል አ?
አዎ።
አየህ በቃ እሺ ጥሩ እሺ።